ሰራተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስብ ይሻደረ አንቺን ማየት ተቀረ ሕይወት ምኑ ሰመረ። ጥፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስብ ይሻደረ አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ እያለሁ ለበደልኩሽ በደል በእንባ በመለስሽ የሚያንሰኝም አይደል ማልባት የሚያንሰኝም አይደል የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው አብሬሽ እያለሁ ለበደልኩሽ በደል በእንባ በመለስሽ የሚያንሰኝም አይደል ማንባት የሚያንሰኝም አይደል እቴሞች እቴሞች በቃኛ ልልሽ ልኬና ወግ ያለው እራሴን አልዋሽ እቴሞች እቴሞች በቃኛ ልልሽ ልኬና ወግ ያለው እራሴን አልዋሽም ግድ የለኝም ያለሽ ዋሽቷል አንደበቴ እጦትሽ ያጠቃው ይታይ ሰውነቴ ምግብ ያኖረኛል ሆይ ሆዴስ ያንቺ አይደለም ሆይ ግድ የለኝም ያለሽ ዋሽቷል አንደበቴ እጦትሽ ያጠቃው ይታይ ሰውነቴ ምግብ ያኖረኛል ሆይ ሞዲስ ያንቺ አይደለም አልወድሽም ያልኩት ውሸቴ ውሸቴ እምቢ ያለኛል አንቺ አፋወጣ ቤቴ ያልሆንኩትም ብሏል ይቀጣ ምላሴ ግን አወድሻለሁ ይጠቅ ትራሴ መውደዴን ጥቅት ራሴ አልወድሽም ያልኩት ውሸቴ ውሸት እምቢ ያለኝ ያላንቺ አፋወጣ ቤቴ ያልሆንኩትም ብሏል ይጥና ምላሴ ግን አወድሻለሁ ይጠቅት ራሴ መውደዴን ይጠየቅት ራሴ በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና በሞቴ በሞቴ የኔ ሁለንተና በቃ በየኝና አውጪኝ ከፈተና ምናኔ እንዳልገባ ለገዳም አልበቃ ቀጣፊ ምላሴ ከልቤ ላይ ርቃ በምድር ያለኝ ሀብቴ ነሽ በውስጤ ኖሬ ገነሽ ምናኔ እንዳልገባ ለገዳም አልበቃ ቀጣፊ ምላሴ ከልቤ ላይ ርቃ ከምድር ያለኝ ሀብቴነሽ በውስጤ ኖር የቀናሽ ለካህን ነግሬ ይጸለይ በስምሽ ልውጣ ኢየሩሳሌም ሆዴ ልማጸንሽ የሆዴን ሳትሰሚን አንደበቴን አምነሽ አትክሪ አትራቂ ምኞት ብቻ ሆነሽ አትክሪ ምኞት ብቻ ሆነሽ ለካህን ነግሬ ይጸለይ በስምሽ ልውጣ ኢየሩሳሌም ሆዴ ልማጽንሽ የሆዴን ሳትሰሚን አንደበቴን አምነሽ አትክሪ አትናቂ ምኞት ብቻ ሆነሽ አትክሪ ምኞት ብቻ ሆነሽ ታጎዴት ይገኛል ደስታስ ምንድን ነው? ሌቷ የለም ዝንፍ ያላንቺው ዘበት ነው። ሳቆዴት ይገኛል ደስታስ ምንድን ነው? ሌቷ የለም ዝንፍ ያላንቺ ዘበት ነው። በሞቴ በሞቴ የኔ ሁለንተና በቃ በይኝና አውጪኝ ከፈተና